Contact ብለን ከስቴት ምን ልርጠው
ትላንት ማታ አስተላልፌ ነበር ብር ስቴት ብር በቻፓ በኩል
እሺ withdraw ነው አዎ አይ እንትን deposit አዎ እሺ አልገባሉትም አዎ እሺ deposit message ኡን እና በስቴት የሚጠቀምበትን ስልክ ቁጥር አንድ ላይ ቴሌግራም ላይ ላኩልን በየትኛው ላይ በዚህኛው ላይ አይደለም 0903
እስቲ ስልክ ወንድም ሳሚ ያዝ ስልክ ሳሚ ያዝ ስልክ ዜሮ ዜሮ ሶስት እሺ አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ እሺ
መልካም ቀንሽ